страшно በልኝ ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን
ዶንኪ እሸቱ መለስ ወደ ድሬዳዋ ይመጣል መሰለኛ አዎ አዎ ይመጣል መቼ ነው ፕሮግራሙ የት እንደሆነ ማወቅ ፈልጌ ቅዳሜ ሚያዝያ አስራ ሁለት stand up comedy ነው ያለው
ትኬቶቹን የት ነው ማግኘት የምንችለው?
እ፣ ትኬቱን የቀኑ ቀን በር ላይ ያገኛሉ። አሁን ተመዝግበው ቦታ መያዝ ይችላሉ። ቅዳሜ በአስራ አንድ ሰዓት ፕሮግራም የሚጀምረው ነው። ከጠዋት ጀምሮ ትኬቱን እዛ ያገኛሉ በቦታው። hello፣
አመሰግናለሁ በጣም እሺ።
እ፣ አሁን መመዝገብ ይችላሉ ቦታ ለመያዝ።
ቦታ መመዝገብ ይቻላል? እሺ አዎ አዎ፣ በዚህኛ ስሞትን ንገሩ።
ቃል ኪዳን ወንድሰን እባላለሁ።
ቃል ኪዳን ማን አሉኝ?
ወንድሰን
እሺ፣ ስልክ ቁጥር ንገሩ።
ዜሮ ዜሮ ዘጠኝ ዘጠኝ ሰባ ሶስት
ሰባ ሶስት ሀያ አምስት
እሺ ሰማንያ አምስት ሰማንያ አምስት ሀምሳ ሰባት
ሀምሳ ሰባት አዎ
እሺ እ፣ መግቢያው መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር በየትኛው ነው የምትታደሙት መደበኛ ነው ወይስ አዎ መደበኛ
እሺ ለስንት ሰው ነው ቦታ የሚይዙት
አንድ ተማሪ ደግሞ አጠገቤ ያለ እሷን ማስመዝገብ እችላለሁ ይቻላል አዎ ለተማሪዎች ሁለት መቶ ብር ነው መታወቂያ አሳይተው
እሺ ስለዚህ አሁን ክፍያውን የምንፈጽመው የዛኑ ቀን ነው ወይስ አሁን ነው እ፣ አሁን transfer ማድረግም ይቻላል የቀኑ ቀን መጥቶ በ cash መክፈልም ይቻላል
እሺ ስለዚህ የቀኑ ቀን ብንከፍል ይሻላል በዛውም ራሳችን ለማረጋገጥ ይቻላል እ፣ ስለዚህ ለሁለት ሰው ልበለው ለስንት ሰው ነው ቦታ የሚይዙት አዎ ለሁለት ሰው አዎ።
እሺ ከኔ ጋር ሁለተኛ ሰው ማለት ነው
ጥሩ እሺ እሺ አመሰግናለሁ መልካም ቀን ይሁንላችሁ አመሰግናለሁ